Hello
አቤት ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
እ፣ ቴሌዊን አዎ ቴሌቪዥን
እ፣ ከአሁን በፊት ከቴሌዊን ስልክ ምናምን የተሸለመ አለ አዎ
መብራት የለም? አዎ ለማረጋገጥ ፈልጌ።
አይ አለ ብርም አለ ላፕቶፕ
አዎ እኔ ብዙ ጊዜ ነው እና ያን ያክል ሽልማት የለም።
አይ አለ እንሸልማለን። ኢትዮ ቴሌኮም እኮ ነው የምትሸልመው። ሞባይል እና ብር ስታገኝ ኢትዮ ቴሌኮም
Okay።
ብር ሲሆን በቴሌ ብር ይገባላል።
እሺ።
እሺ፣ እሺ፣ መልካም ጊዜ።